ጤና ይስጥልኝ ከቢጃ ኢትዮጵያ ነበር የምንደውለው ወደሚያችን hello hello፣ አቤት ጤና ይስጥልኝ ይሰማዎታል?
አወዬ፣ እየሰማኝ ነው።
ሲሰን ሆቴል ሎት አዎ ከቢጃ ኢትዮጵያ ነበር የምንደውለው። አሁን አስመዝግበው ነበር ደውለው።
አ- አዎ አዎ አዎ፣ የ draft machine እምቢ አለኝ።
አዎ ልክ ኖት። እ እ የሚገኙበት ቦታ ሾላ መገናኛ በዘብሽ ሆቴል አጠገብ ነው የምንገኘው ብለዋል።
አዎ ዘብሪጅ ጎን አጠገብ። አዎ ቀይ ሾላ ራም ነው?
መገናኛ።
ቀይ ራም ነው? ቀይ ራም ምኑን?
ነው? ድሮ ምኑን?
እዚህ እንደሚያስገኝ ከሆነ አስኮ መናኸሪያ ነበረ።
ኦኬ፣ እንትን ብራንች ነው ብራንች ነው። ትክክል ነው፣ ብራንች ነው።
እህ፣ ስለዛ ወደ- ብራንች አለው። እሺ ብራንች አለው። ያም አለ ይሄኛውም አለ። ብራንች ስራዎች።
እህ፣ እሺ፣ ሚያችን እናመሰግናለን።
አዎ እሺ